የማይቆርጥ እኮ ቆይ አሁን የብሩክ ማን ቢፈራው? ኧረ እንዳይጀምር ጌታም ሰሞኑን ቆይ ደናብር ልበላና በቃ ፈታ hello hello፣ መላኩ እንዴት ነህ? ሰላም ነው? hello፣ አይሰማም? hello፣ ሰላ- ይሰማል? መላኩ አይሰማም?
hello አይሰማም?
አሁን ይሰማኛል።
እ፣ ከቤት ቤት ነው የምደውልልህ። ቴሌግራም ላይ ጽፈህ አይደል ነበር? አሁን አ ምንድን ነው የፈለከው?
እ፣ ኬኖ በ- እያጫወትኩኝ ቲኬት ለመቁረጥ በአንድ ኮምፒውተር በጣም busy ስላደረገ እሺ፣ ከዛ ከጎን ሌላኛውን ኮምፒውተርና ፕሪንተር ስላዘጋጀሁኝ በሱ በሁለት እየቆረጥኩ ላጫወት ነበር።
ይቻላል። cashier ኦች ልከንልሃል አይደል? ከዚህ በፊት ስንት cashier ነው የላክንልህ account? አምስት የ cashier accou- account ኦች ልከንልሃል።
አ በአምስቱ በፈለግኩ login አድርግበትና ይሰራልሃል።
በ- በ- በተለያየ አዎ
እሺ አዎ፣ በ- በ- በአንድ login አድርግበትና ይሰራልሃል።
እ፣ ሞክሬ ነበርና ትንሽ እምቢ አለኝ። ለምን አላውቅም።
በቃ አሁን Any ድጋሚ Desk ላክልኝ፣ ሞክሬ- login አደርግልሃለሁ።
እ፣ ምን ላድርግልህ አሁን?
AnyDesk ላክልን፣ AnyDesk እሺ እሺ እሺ፣ እሺ።